ጤና ይስጥልኝ ሚዲያ ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎ
ከአለንጋ ምደውለው ከሜጫ ባጂዮ
ጤና ይስጥልኝ ሚዲያ ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎ
ቢጂአይ ኢትዮጵያ ሄሎ ጤና ይስጥልኝ ሚዲያ ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎ አይሰማም ይሰማል አሁን አይ ፍሪጅ ነበር ፍሪጅ ስለተበላሸበት ፍሪጅ ለማመልከት ነበር እሺ ደንበኛ ስንት ይነምበሮትን ይንገሩኝ ሁለት ዜሮ
መስመር ላይ ያሉ ደንበኛችን አ ሁለት ዜሮ ሀምሳ ሰባት ዘጠና አንድ ስልሳ ሰባት ሰባ ስድስት
ይቅርታ ድምፆት ይቆራረጣል
አይሰማ አሁን አይሰማች ሁለት ዜሮ ሁለት ዜሮ ሀምሳ ሰባት ሀምሳ ሰባት ዘጠና አንድ ዘጠና አንድ ስልሳ ሰባት ሰባ ስድስት ስልሳ ሰባት ሰባ ስድስት እ
መስመር ላይ ያሉ ደንበኛችን አለሁ አለሁ ስልሳ ሰባት ስንት አሉኝ እ እ ስልሳ ሰባት መጨረሻውን ይንገሩኝ ከሰባት ሰባ ስድስት ሰባ ስድስት አዎ አንዴ መስመር ላይ ጠብቁኝ check ላድርግ እሺ እሺ